ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ ስለ እንትን ማወቅ ፈልጌ ነበር፣ ህጉን ስለ game ኡ ማለት ነው።
እሺ፣ ስልኮት smart ነው ትንሿ ናት?
smart ነው።
smart ከሆነ ኢንተርኔቱን አብሩና link ኡን ተጭኖ ወደ game ይወራታል ይወስዶታል።
okay። ኢንተርኔት እዚህ አካባቢ አይሰራም፣ አማራ ክልል።
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ። ከዛ ሰባት ቁጥር ተጭነው አማርኛ አድርጉት።
ኦኬ ሶስት ቁጥር ላይ ለመጫወት የሚል ይምረጡ።
okay ከዛስ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። ጥያቄና መልስ በ coin ይመልሳሉ። ለቁጥር ለመግዛት የሚል አለ coin።
አሃ ከዛ አንድ ቁጥር ላይ ደግሞ ለመመዝገብ የሚል አለ።
እህ ይመዘገቡና ትኬት ሲገባሉ እድሎትን ይሞክራል።
በትኬቱ ማለት ነው።
በትኬቱ ማለት ነው።
okay ለምለውን ጥያቄ ጥያቄዎችን ስመል ትኬት ነው መመለስ አለመመለስ የማረጋግጠው በምንድን ነው?
ሴኮንድ አለው አስራ አምስት ሴኮንድ አለው። በዛ ውስጥ ካልመለሱ ይመልሱብዎታል።
አሀ okay ያንን አላወኩም። እሱን ነው ማወቅ የፈለኩኝ እና ስሞክረው እኮ over time answer ይልና over over time answer ማለት time ኡ ሲያልቅብህ ነው። ሳትመልስ okay ሴኮንዱን ይጨርሳል።
አሀ እዚህ ጋር የሚቆጥር ነገር ስለማሳይ ደቂቃው ያለቀ አይመስለኝም። እኔ ደግሞ ለዛ ነው ያልተረዳሁት።
አዎ ከዛ coin ኡን ይወስድብሃል።
አይገባኝ። እንደዛ ከሆነ ጥሩ እሺ እሺ፣ መልካም አይ፣ ጥሩ ጊዜ።
በቃ እሺ እሺ እሺ እሺ፣ bye